Hello ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳዎ?
አብሮ ይስጥልን ው- ማለት ይሄ virtual ውክልና ለመውሰድ ፈልጌ ነበር።
እሺ እ፣ አሁን አዲስ አበባ መጥቼ ያለው አካባቢው ባምቢስ እ፣ ቦሌ ባምቢስ ብላችሁኝ ነበር። ምኑ ጋ ነው ባምቢስ?
ባምቢስ ማለት እ፣ በካሳንቺስ እና
አ፣ ቦታውን አውቄዋለሁ። ቦታውን እሺ።
አውቄዋለሁ ም- ማለት እናንተ office ኡ የቱ እናት ጋ ነው?
ባንክ አለ ባምቢስ ጋር።
እናት ባንክ አዎ እናት ባንክ ጀርባ አዳማ ሪል አ።
ስቴት የሚል ፎቅ አለ።
አዳማ ሪል ስቴት አዎ በእናት እሺ፣ ባንክ እዛው ጋር ላይ?
የሆነ ኮረኮንች መግቢያ አለ።
አ።
ልክ በሱ ሲገቡ አዳማ ሪል አ።
ስቴት የሚል ፎቅ አለ። ግራውንድ ላይ መጀመሪያ ላይ ቤስት ቤት አለ።
በቃ እሺ፣ እሺ እመጣለሁ።
እሺ መልካም እሺ